ሄሎ
አቤት ቴሬስ ሄሎ
አቤት አቤት ይሰማል አማን ነው
ሄሎ
አቤት አቤት ይሰማል አይሰማም ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው እንትን ኢትዮ ትምህርት ለመማር ፈልጌ ነበር
ምን አሉኝ? ድምጾት ኢትዮ ኢትዮ ኢትዮ ትምህርት ዩቲዩብ ትምህርት አ
እሺ፣ በኦንላይን አለ ትምህርቱ። በኦንላይን ነው የሚሰጠው። በሳምንት በኦንላይን ነው እና- ሶስት ቀን። አዎ እና በእንትን አይሰጥም ማለቴ በ በአካል ሶስት ሴት አይሰጥም
በአካል የለም።
በአካል የለም
አዎ አዎ ቅድመ ሁኔታው ምንድን ነው?
እ ያሉበት አካባቢ ኢንተርኔት access ካለ እዛው ባሉበት ነው የሚማሩት በስልኮት።
Okay፣ በሳምንት እና- ሶስት ቀን ለሶስት ወር የሚቆይ ነው። አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልናል። በኢሜይሎት ነው
Okay። እና ክፍያው ስንት ነው? link ካለ ሄሎ